ሄደ ሄደ
Hello ቀድም ደውዬ ነበር። ደውላለሁ ብላችሁ አልደወላችሁም።
እሺ ምን ነበረ? ብዙ ስለሆኑ withdraw ብዬ አልገባም ብሩ እስካሁን ከአርብ ሌሊት ጀምሮ ማለት ነው።
እሺ ለሳንቲሞች ደወልክላቸው እንዴ?
ሳንቲም እኔ አልደወልኩም። አሳውቅናል ብላችሁ ነበር ግን ለእኛ አሳውቀናል። እነሱ ጋር ደውልላቸው እና አ ወይ ወደ account መመለስ አይቻልም? ወደ ወደ ወደ ቤት አይቻልም። እንትን ግን ለእኛ ግን ለሳንቲሞች አሳውቀናቸዋል።
እና ምን ማለት ነው ለእንትን- የሚሻለው?
ለሳንቲሞች ደውልላቸውና አ።
ቤስት ቤቶች አሳውቀዋችሁ ነበረ በላት።
እሺ ካልሆነ ልደውልላችሁ። አ?
አዎ ስልሳ ዘጠና ሶስት ላይ ማን ነው?
ስንት ቆይ ዘጠና ሶስት ስልክ ላይ ታገኛቸዋለህ።
ዘጠና ሶስት ስልሳ አዎ እሺ እሺ